ሄሎ ሄሎ፣ ሰላም ነው? ጤና ይስጥልኝ፣ Hello።
ሰላም ነው? Hello፣ ሰላም ነው?
እግዚአብሔር ይመስገን።
እ፣ እንትን እ፣ ማስታወቂያችሁ ላይ የሆነ መኪና አይቼ ነበር፣ ያሪስ ቤልታ
እሺ silver ያሪስ ቤልታ እ፣ በባንክ ስድስት መቶ ሺህ ምናምን መቻቻለን ምናምን አላችሁትም ማለት እሺ
እ፣ ስንት ነው cash?
ምን ዋጋው
እ?
ይጠብቁኝ። እሺ መስለናል። እኔ እንዴት ይጠብቁኝ።